ነው ጤና ይስጥልን ብርቱ ቤት ሄሎ ሄሎ ጤና ይስጥልን ብርቱ ቤት
ዳዊት ነኝ ከመኪና የምደውለው እሺ ዳዊት ሰላም ዋላችሁ እግዚአብሔር ይመስገን አለን አለን እንትን አስራ አንድ ሺህ ብር በቫውቸር እንዲሁ አድርጌ ነበር ወይ እሺ ደውለህ ነበረ እ እ ደውለህ ነበር አልደወልኩም ኧረ እሺ የት ሾፕ ነው
ከኤጀንት ላይ ነው እ እ ከኤጀንት ኤጀንት እኮ አካውንት ዳዊት ነኝ የትኛው ላይ ነው ብዬ ነው አንድ ኤጀንት ብቻ ነው አካውንት ያለው ኤጀንት አካውንት ነው አይ ሾፕ ላይ ሳይሆን በእኔ በራሴ አካውንት በኤጀንት እሺ አካውንት እሺ እሺ እሺ እሺ approval ይፈልጋል ስንት ብር ነው?
አስራ አንድ ሺህ ብር እሺ እሺ ይደረጋል ዳ-
እሺ